Hello
Hello ጤና ይስጥልኝ።
አልመሰለም።
ምን ልታዘዝ?
አይ ዘጠኝ ሰማንያ ሰባቱ በየቀኑ ብር የቆጠረ ያስቸገረና ለማቋረጥ ፈልጌ ነው።
እሺ መስመር ላይ ጠብ
አይ ዜሮ ዘጠኝ
ሰማንያ ሁለት
እሺ
ዜሮ አንድ
እሺ
ሀምሳ ስድስት ዘጠና ስምንት መስመር ላይ ጠብቁኝ። አንዴ ደንበኝነቱ ተቋርጠዋል። አቋርጠተዋል። ዛሬ
እ?
ተቋርጧል ደንበኝነቱ።
አይ ማቋረጥ ፈልጌ ነው። ለዛ ነው።
እኮ ተቋርጧል። ተቋርጦልሃል።
አይ እሺ እሺ እሺ።
አ-